ጤና ይስጥልኝ። hello ቪዛ ለምን ሽኝ ምን አይነት የጉዞ መረጃ ልስጥዎት?
እንትን የአሜሪካ website ኣቸውን ትነግሪኛል። ቪዛ apply ማድረጊያ
ቪዛ apply ማድረጊያ ቀጠሮ ነው የሚያስይዙት? ቀጠሮ ነው ቀጥር ማስደረሻ ይቅርታ።
እሺ፣ አንዴ መስመር ላይ ጠብቁኝ። መስመር ላይ ነው ደንበኛችን።
አዎ አዎ ማለት A I S A I S
I S S
A I S dot እም፣ US
እሺ
dot US ብለዋል ደንበኛችን።
አዎ US ቪዛ
okay ቪዛ
dot info dot com
info ዶት ኮም ዶት ኮም አዎ
እሺ ቅድም ሰጥታኝ ነበር የሆነ መረጃ እና ከዛ okay።
ውጭ ምንም የሚያስፈልግ የለም። travel history ምናምን እንትን ሊያመጣ ይችላል፣ ለውጥ ሊያመጣ ይችላል።
እ ለምን ነበር ለ visiting ለ visiting ነው የሚሄዱት? አዎ አዎ አዎ travel እንትን- ስቴት- travel history መኖሩ ጥሩ ነው፣ ይጠቅማል። እንደ supportive document ይሆኑልዎታል።
እሺ እንትንስ እ፣ ማለት invitation paper የለኝም።
እሺ በቱሪስት